እዚህ ሁኜ ሄጄ ማታ ስወጣ አትተኛ መቁጠሪያ ያዛ እንቅልፏን አልተኛ
እንደሱማ ጥሩ አይደል፣ ለእኛም ጥሩ አይደለም። ደሬ
አዎ ግን እኔ እኮ ትልቅ ነኝ፣ ቤተሰብ ልጅ አለኝ። አሁን ትልቅ ሰው ነኝ፣ ውጭ ሀገር ነው የምኖረው። ስለዚህ ስመጣ ለዝናና እንኳ ምናምን ስላት በቃ ቁጭ ብላ መቁጠሪያ ያዛ አትተኛ የእኛ እናት የምተኛ ይመስላል።
አረሳም ውለታሽን ምክርሽን ደግነትሽን ምንጊዜ ምን ያረሳሽም ሳልጠራሽ እንኳ አላውቅም ያላንቺ ምንም የለኝም የኔ ነሽ እስከ ዘላለም